Sino? Kuya, come. Nadia.
ሄሎ
አዎ የገዛው ነው አለ አለኝ። እንዴት ነው? ሰላም ነው? አለን ነው እሱ። አይ ዘንድሮ እኮ ስራ ራሱ በጣም አስቸጋሪ ነው። አለ ታገኝ ድረስ አዎ ያው እንግዲህ ጀፈር ተሰራ ነው እንጂ እ ወይ ቆይ አራት ጊዜ